hello አቤት
ቺፕቺፕ ሰላም ነው?
እግዚአብሔር ይመስገን።
እንትን ትናንትና ድንቅ ዓለም በሚል ስልክ order ተደርጎ ነበረ እቃ ማለት ነው።
እሺ
እና ትላንትና እነሱ ከስራ ከወጡ በኋላ ሹፌሩ ደርሶ እቃው አመለጣቸው እና ዛሬ እቃሽ ይመጣል ብሏት ነበረ።
ይመጣል ተብለው ነበር። driver ኡ ነው ያለው አዎ።
ወይስ እርስዎ ደውለው?
ሹፌሩ ነው ያላት። አይ ነው ሹፌሩ ነው ያላቸው ለሳቸው።
እስኪ እ፣ ሾፌሩን ወይ check ቢያደርጉት አይሻልም? እንደዛ ካለ አልደወለላቸውማ። at least እኮ የቱ ጋ ናችሁ ብሎ እስካሁን ድረስ ይደውል ነበረ።
እስኪ ወይ ስልክ ቁጥሩን ይነግሩኛል፣ የደወለውን driver።
የተደወለ driver ሶስት ስልክ ነው የላኩልኝ ስንት መሰለሽ? እ፣ ሀምሳ አንድ ሰማንያ ዘጠኝ ሀምሳ አንድ ሰማንያ ዘጠኝ አርባ ስምንት ሰማንያ
ይሄ ነው አመጣለሁ ያለው፣ እ አመጣለሁ ያለው ይሄ ነው።
አዎ አመለው ነገ ይመጣል ብሏቸው ነበር እና እሳቸው ደግሞ ነገ office ስለማይገቡ እየጠበቁ ነበር እቃቸውን ቅዳሜ ስለሆነ location እና ስማቸው ማን ነበር?
ድንቅ ዓለም ነው የሚለው ስልኩን ልንገርሽ
አይ ዜሮ ዘጠኝ ሎኬሽናቸው ሎኬሽናቸው የት ነው?
ሎኬሽናቸው